Hello,
Hello.
ጤና ይስጥልኝ። ሀሚድ ነኝ የምልህ።
ግድና እስቲ በእናትህ voucher ቦታ ብር ይገባል።
በ voucher
voucher ቦታ ስትሰጥ እስከ አራት ጊዜ ምናምን ብር ይገባል። እጁ ስለማዋቅ እዛ ብር ተሰበሰበ ታውቃለህ።
እሺ፣ በ voucher withdraw ስትል በ bet አዎ፣ አዎ።
bet shop ነው የምታወጣው።
እ?
በ bet bet ሱቅ፣ ማጫወቻ ቦታ ሄደ ነው የምታወጣው ብሩ። በ voucher withdraw ስትል ማለት ነው።
አዎ፣ በእናትህ የለም የኛ ጫካ ነው ምን አልከኝ?
የኛ ያለው ጫካ ነው ታውቃለህ።
እሺ፣ ቴሌግራም ትጠቀማለህ?
ቴሌ
አዎ፣ ቴሌግራም።
ቴሌግራም አዎ እሺ፣ ቤት ቤት ቴሌግራም ላይ
አዎ voucher ብለህ ጻፍልኝ። እዛ ላይ እንዴት እንደምትመልሰው በራስህ እንዴት አዎ።
እንደምትመልሰው እዛ ላይ ያሳያለሁ።
አይ፣ አይ።
እሺ፣ እሺ።